ሄሎ
አሉሽ አሉላችን እግዚአብሔር ይመስገን። ፊሊሚስቶ ነው ስን የደወሉት ምን ልርዳዎት?
ገናሁ ማስታወቂያ አይቼ ነበረ።
እሺ
share ለመግዛት ስንት share ነው ያስፈልገው? ዝቅተኛ
እሺ የ- የአንድ share ዋጋ አምስት መቶ ብር ነው።
እሺ።
የ- እስከ ሁለት ሚሊዮን መግዛት ይችላሉ።
አይ ዝቅተኛ ምን ለመግዛት ዝቅተኛ ከሀያ ሺህ ጀምሮ ነው ያለው።
ከሀያ ሺህ ጀምሮ አዎ ከሀያ ሺህ ጀምሮ መግዛት ይችላሉ። የት አካባቢ ነው ያሉት እርስዎ?
ኮተቤ ገብርኤል።
okay እሺ። ወደ office መምጣት ይችላሉ ወይስ የሽያጭ አማካሪዎች ልላክሎት?
አይ ቆይ ይመጣል። እሺ፣ ቆይ።
እሺ ቦሌ ገርጂና ልደታ አለን office። በሚቀርቦት መተው ያለውን መረጃ መውሰድ ይችላሉ።
እሺ እሺ። አመሰግናለሁ።
እሺ ስሞትም አልበል
አዲሱ ላይ አዲሱ። እሺ ምን ላይ ነበር ማስታወቂያችን የሰሙት?
በቲቪ ቲቪ ላይ። እሺ እሺ እሺ